ሰላሙ ሄሎ ሄሎ ሄሎ፣ አቤት ሰላም ነው አለን
አንድ ሻርክ መኪና ኦንላይን አይቼ ነበር እና እሱን ዋጋ ልጠይቅ ነበር።
አለ ፓስተር እ?
ፓስተር ፓስተር አለ
የት ነው ያለው? ፓስተር ነው።
ፓስተር አዎ ባንክ አለበት
ባንክ እያያዛል እንጂ የለበትም ይያዛል። ስንት ነው አዎ።
ሽያጩ ታዲያ?
እ፣ ሽያጩን እ፣ ስልክ ልስጥህ ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ
አርባ አራት ሰባ ሰባ ሰባት ሰባ አዎ ዜሮ ዘጠኝ ስል- ስልሳ አራት ነው ያልከኝ?
ስልሳ ሰባት ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ ሰባ ሰባ አዎ እሺ እሺ እሺ ነገ መክፈ- ነገ